ጤና ይስጥልኝ።
ጤና ይስጥልኝ። አንድ one of five VX አይቼ ነበረ። እናንት ላይ
ምን አይነት color ነው?
ጥቁር
አምስት ነጥብ አምስት ፍተሻ ገብቶ ሲወጣ ድርድር ይኖረናል።
እ አምስት ነጥብ አምስት ነጥብ አምስት ነው።
አ
የት አካባቢ ናቸው? ነው እኛ መስቀል ፍላወርና ፓስተር እንገኛለን።
ምን መሸጫ ብዬ ልምጣ?
ምን አለ
ማ- ማ- ምን መሸጫ ብዬ ልምጣ? ቤት ማሊ ባባዎች ነን። ቁጥር ልስጥ ዜሮ ዘጠኝ አስራ አንድ ያዝ ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ስድስት
ሀያ ስድስት
ዜሮ ዘጠኝ ዘጠና
እ
ሀያ ስድስት ዜሮ ዘጠኝ ዘጠና
ሀያ ስድስት ዜሮ ዘጠኝ ዘጠና እሱ ላይ ደውሉና ጠይቁት።
እሺ እሺ እሺ